ወይ ሊንክ ሶሪ እንትን ነው ተስተካክሏል። እሺ
እሺ እሺ።
እና ደግሞ የቅድሙ ሰውየው የትኬቱ እ እ በስንት ብር ነው የሄደው?
ሀያ አምስት ብር መሰለኝ የሚለው እም፣ ቀኑ መቼ ነው ያስታውሰዋል?
እኔ እንጃ። ወይ በቃ ለውልሽ ሳገኘው አሁን ወጣሁ።
አዎ፣ ከዛ አወጣሁት በትናንትና አድርጌ አወጣሁት።
በቃ ሳገኘው ለውልሽ ሁለቱ ሆዱም ምናምን በድሮ ነው ያደረግሽው።
አዎ በ- በነበረው ጀስት ድ- አልትራ የሚለውን ሪሉክስ ነው የተወሰደው።
ሁለቱንም ሾፕ አዎ አዎ፣ እሺ በቃ ጀርስ ቼክ አድርገና ችግር ካለ ደውል።
እሺ እሺ እሺ